ቡድን ኢንቨስትሮች ረድኤት ነህ?
አዎ ትላንት ከጨዋታ አንድ ጨዋታ cancel አድርጌ እሺ
ብሩ ደግሞ እስካሁን ምንም አልገባም። ጨዋታ ደግሞ cancel አድርጌ cashier code ንገረኝ አባ
ኮዱ
እ ኮዱ
አዎ የ cashier ኮዱን ማለት ነው።
የ cashier ኮዱ እሺ አርባ ስምንት
እሺ አርባ ስምንት
ዜሮ ስድስት
እሺ ንገረኝ አርባ ስድስት
እ ኮዱ ስንት ነው? ስንት ስንት የ cashier ኮዱን
cashier code መጨረሻ ላይ ነው ያለው። መጨረሻ ላይ ካሸር ኮድ የምትላለች
መጨረሻ ብሩ ብሩ ብሩ ብሩ ጋና እ እ የብሩ ቦታ ነው። ፎስት ዊን ዊን አይደለም መጨረሻ ላይ አለች።
ካሽ ኮድ አዎ አስር
እሺ አስር ሀያ አንድ እሺ አርባ ሶስት እሺ ዜሮ ስምንት
ይቀራል። እሺ አንድ ጨዋታ
አዎ ጨዋታ cancel አድርጌ ፈልጌ ነው።
አይ አይ postponed ነው ገና እ?
ነው ገና ነው አልለቀቀም
cancel ካደረገ ብሩ ስንት ነው የሚሆነው?
እኮ ገና ነው። ቆይ ሁሉንም ራይት ነህ አሁን አረንጓዴ ነው።
እሺ እሺ